hello
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን። ሰላም አሉ?
አለ ሰላም ነው።
እግዚአብሔር ይመስገን።
ኦንላይን ተማሪ ነኝ።
እሺ
እንትን ማነው handout group ላይ ያለው እንደ file damage ነው የሚለው አይከፍትም። ምንድን ነው?
የመቼ ተማሪ ነው? ሶስተኛ ዙር ነው? አራተኛ ዙር?
አራተኛ ዙር።
አልከፍታለሁት?
አዎ አይከፍትም። file ም damage ነው የሚለኝ እንትን አይከፍት አልከፍትልኛል።
እሺ፣ በቴሌግራም account ይላኩልን።
አ ምን የ- የ- አይ- የእኔ ቴሌግራም account ልላክ?
አዎ ማለት እምቢ ያሉትን አ- አልከፍታለኝ ብለው እምቢ አሉ።
እኮ ምኑን?
አሁን handout አልከፍት ነው ያሉት አይደል እርሱ?
አዎ handout ኡ አልከፍታለኝ። ይሄ ተ- group ላይ እየተላከው እኮ ነው አልከፍትም ያለው።
እሺ እናስተካክለውና እንደው እንደው- እንትን እናስተካክለዋለን።
እሺ እሺ።